hello hello ጤና ይስጥልኝ መሐመድ አብሮ ይስጥልን።
እ ከቴሌ ነበር የምደውልልህ።
እሺ agent ተመዝግበህ ነበረ።
ምን አልሽኝ?
agent ቴሌብር እ?
agent ተመዝግበህ እየሰራህበት አይደለም። መስራት እ፣ active ስላልሆንልህ ነው።
እሺ
hello አቤት፣ አቤት እየሰማሁሽ ነው።
እና ቴሌብርን ነው የምልክ፣ agent ኡን በንግድ ፍቃድ የተመዘገብከውን
አ እሺ፣ እሺ ገብቶኛል።
አዎ የሰራህበት አይደለም። አቋርጠው ነው ወይስ
አ አላቅ በሌላ እንትን ቀይሬው ነው። ሌላ በሌላ ስም እ፣ ተመዝግቤ ነው በሌላ ስም ካርድ።
okay በሌላ ሰተ ይሄኛውን አቋርጠው አ ነው?
ይሄ በሰው በወኪል ስለሆነ ይሄን ትቼዋለሁ።
okay ለዛ ነው።
አ ለዛ ነው አዲስ ከፍቼ በ- በሌላ ጀምሬ ነው።
እሺ መሐመድ፣ እሺ እሺ መልካም ቀን።
እሺ